ሄሎ ሄሎ አቤት።
መልሼ የደወልኩኝ ከጅጅጋ እሺ አሁን አውርቶኝ ነበር የስኳር ግሩፕ ላይ እሺ በኦኬ እንትን ኦርደሩን ማስወጣት ስለማይቻል በቃ የእርሱን ሁለት ኪሎ ስኳር ልልክ ነበር ይችላሉ መቀበል ምን ሁለቱም ብቻ ልውሰድ? የራሱ ውስጥ እንዴት ያደርገዋል?
እሱ የእሱ በቃ ወይራው ስላሳወቅኳቸው የእሱ ሀያ አምስት ኪሎ ተቀንሶ እዚህ ይቀርና እህ የእርሱ ሁለት ኪሎ ወደ ሞሉት location ይላክሎታል በቃ ይሁንሽ። ድጋሚ ሌላ ጊዜ እንሞላለን።
በቃ እሺ ሀያ አምስቱ እዛው ይቀራል።
ሀያ አምስቱ እዚህ ይቀራል አዎ ጥሩ።
እሺ እሺ